ኢንቨስት ቤት ረዴት ነው የሚለርዳው?
ሰላም ነው።
ሰላም ነው።
አዎ ትናንትና አካውንቲንግ ገንዘብ አወጣውና ጨዋታ ውስጥ ማስገባት ፈልጋል ነበር፣ አልገባም።
እሺ፣ አሁን የደወልክበት ነው ኢንቨስት ቤት ቁጥር?
አዎ እሺ
አንድ ሺህ አምስት መቶ ነው።
እሺ ስንት ብር ነው?
አንድ ሺህ አምስት መቶ ነው።
አንድ ሺ አምስት መቶ እኮ ዊዝዶ የተደረገ የለም በዚህ ስልክ ቁጥር።
እ፣ አሁን የተደውለው
ዜሮ ዘጠኝ አስራ አምስት ሰማንያ ስምንት ሀምሳ አምስት ሰባ ሰባት አዎ እሱ ነው ወይ አወጣሁና እ፣ ወደ ቤት ቤት ማስገባት ፈልጌ ነበር እኮ አሀ ወደ ቤት ቤት ነው ማስገባት የፈለግከው?
አዎ በቃ deposit ስታደርግ የደረሰክ text አለ አይደለ?
አዎ እሱን text ቴሌግራም ላይ ላክልን።
በቴሌግራም ልላከው እ፣ አዎ እ፣ በቴሌግራም ላይ
በዛ ጋር ልላከው እንትናው እ፣ ፎቶው አዎ በዜሮ ዘጠኝ እሺ
ዜሮ ዘጠኝ አስራ አም- እ፣ ዜሮ ዘጠኝ አስራ አም- ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት
አርባ ሰባት አዎ።
ፎቶው እሱ ጋር ል- ል- ል- በዛ ጋር ልላከው አዎ እኔ እሺ።
እ፣ ግን ማለት ነው እ፣ መቼ ነበረ deposit ያረከው?
deposit ያደረከው ትናንትና እ፣ ከሰዓት ደግሞ መግብ ሰዓት ምናምን ነበር።
እ፣ እዚህ ጋር እኮ እንደገባ ነው የሚያሳየኝ አንድ ሺህ አምስት መቶ ብር እ፣ ስታ- አንድ ስታወጣ ሺህ አምስት ደግሞ ሆነ- ስታወጣ አንድ- ደግሞ አሳያለሁ።
አንድ ሺህ አምስት መቶ ብር አ- ሁለት ሁለት ብር ከስልሳ ነበረ አንድ ሺህ ም።
አምስት መቶ ብር ገብቶልሃል አንድ ሺህ ም።
አምስት መቶ ለ- እ፣ ሁለት ብር ሆነ
እ፣ ገብቶልሃል?
ሌላ ጋር ጨዋታ Check አድርገው።
ውስጥ አልገባም።
እ?
ጨዋታ ውስጥ አልገባም።
ትናንትና አይደለ deposit ያረከው
አንድ ሺህ ሰባት መቶ እ፣ ዘጠና ነበረ።
እኮ ገብቶልሃል ያው ወይ ቴሌግራም ላይ ልክልሃለሁ hi ብለህ ላክልኝ እሺ እሺ